hello ሰላም ጤና ይስጥልኝ ቤተሰብ ቤት
ሰላም ነው።
አለን አለን እንትኑ login register ለመፈለግ ነበር። ከዛ ሁሉም ነገር ሲያ- ሲያስገባው እንደዚህ ይላል the phone is already exist ምናምን ያለ ነው።
ያ የት shop ነው እ hello
አሎ
hello customer ነው የ customer ስልክ ነው እምቢ ያለው
አባ
እ ምን ይልሃል
the phone is already exist ያለ ነው።
እኮ ወይ መጀመሪያ የ- login አድርገህበታል ማለት ነው እዛ እንትዛ ይሆናል።
በዛ ስልክ login የተደረገ ነው ማለት ነው register ተደርጓል ማለት ነው በዚህ ስልካ አዎ እሺ፣ አመሰግናለሁ።
እሺ አባቴ መልካም ቀን እሺ፣ እሺ።